ጤና ይስጥልኝ። ሻሮን ታዲያ
ጤና ይስጥልኝ።
አብሮ ይስጥልኝ።
ከአሪፍ ፔይ ነው የምደውለው። ሰላም እባላለሁ። የአሪፍ POS ማሽናችን ላይ transaction እያየን ስላልሆነ ያጋጠሟችሁ ችግር ካለ ለመጠየቅ ነበረ።
እሺ ካለ መልሼ ደውዬ ላሳውቅሽ ጠይቃቸው ነው እሺ፣ እንደዛ ከሆነ ዘጠና ሶስት ዘጠና አምስት ላይ ደውሎ ያሳውቃል።
እ ዘጠና ሶስት ዘጠና አምስት ላይ መልሰው ደውሎ ማሳወቅ ይችላል።